ሰላም እንዴት ነሽ?
ማለት እንደላላችሁ አለ ዘዴ ሰላም ተሳስበ ነበር።
እሺ ግን በጣም ይንቆጥ ነበር።
የማሽን ቁጥር ትነግሪኛለሽ? እማ እሺ ኤ ኤ
ኤቲኤም የለም። እስቲ ንገሪኝ።
ኤ እና
እሺ ጋጋ ፊሊንግ ንገሪኛ ማለት ማይራኔ ማሽት መጀመሪያለች ወጣት
የስ እድሳት የሚያስገባሽው እኮ ይሰጠን።
እሺ ፒኤምኤ ግለጩና እሺ ሶስት ዜሮ መቶ
ቲ ማለትሽ ነው? ቲኤምኤ ማለትሽ ነው?
ሲኤንኤ ሲኤንኤ እኮ ፒ አይደለማ ቲ ነው አይደል?
አይደል ሲ ሲ ቲ ነው አይደል?
ሲአይት ተስፋዬ አዎ እሺ ቆይ አንዴ መስመር ላይ ጠብቂኝ። እሺ እንዳትዘጊው።
እሺ የምትኮዱት ሌላ ሰው ይጠቀምበት። ይሄ የመጀመሪያ ሲኤምኤ እቺ የጎን ቁጥሯ እኮ ነው። እንደዚህ ነው። እሱ ደረሰ እንግዲህ
ሄሎማ አቤት አገኘው ሲ ማን የድርጅታችሁ ስም?
ጸደይ ፋርማሲ እሺ አልቆላችኋል። እሺ ንግድ ፈቃድሽን ኮፒ አድርገሽ መታወቂያሽን ኮፒ አድርገሽ ይዘሽልን ነይ።
ሰጥቻቸዋለሁ እኮ ኮፒ አድርጌ እ ብዙም ድጋሚ አይታይም። አዎ ብዙም አይታይም ድብዝዝ ያለ ስለሆነ ንግድ ፈቃድና መታወቂያሽን ኮፒ አድርገሽልን ይዘሽ ነይ። የሰጠንሽን መረካከቢያ form ይዘሽው ነይ። እሺ አዎ መቼ ነው ግን ያለቀው?
original።
በእናትሽ እኔ እኮ በተ- አርብ ጀምሬ እየደወልኩ እየደወልሽ ነበር? አዎ ትላንትና ነው የተዘጋው። ትላንትና ነው የመጡት። ፀሐይ የምትባል ፈርማበታለች። ገቢዎችን እየጠበቅን ስለነበረ ትላንትና ነው የተፈረመው በሀያ አራት ማለት ነው።
ነው እንመጣ ነበረ እኔ።
ትላንትና ደግሞ እንደተፈረመ ወደ ከሰዓት አካባቢ ዘጠኝ ሰዓት ነው የመጣችው አመሻሽ ላይ። ኮፒ ደግሞ መደረግ አለበት የፈረመችው page ምናምን delivery copy ስለሚደረግ ነው።
እሺ አሁን እመጣለሁኝ። ትኖራላችሁ?
አዎ አለን እስከ አስራ አንድ ሰዓት አለን።
እሺ እሺ form ኡን ይዘሽ ነይ እሺ፣ እንዳትረሺ እንዳይመልሱሽ እሺ፣ እሺ።
መረካከቢያ form ኡን። እሺማ እሺ